ሄሎ
ሄሎ፣ አቤት።
ሰላም ከችብችብ ነበር የምደውለው።
okay፣ እሺ።
ሰላም፣ እግዚአብሔር ይመስገን አለን። ችብችብ ላይ አስተያየት ካለዎት መስተካከል ያለበት ነገር ካለ ለመጠየቅ ነበረ የደወልነው።
አይ ጥሩ ነው፣ ቆንጆ ነው።
ቆንጆ ነው። አንዴ ግን lemon አዘን ዋጋ ወይ ተምታቶባችሁ ይሁን ሳይመጣ ምናምን ቀርቷል። return ም ሳይደረግ ሳይመጣም ቀርቶ ነበር።
okay፣ lemon ትንሽዬ ዋጋ ሆኖ ወይ እናንተ ተሳስታችሁ ዋጋው እንደዛ ስለሆነ ይሆን አልገባኝም። ግን እ እንደዛ ሶ ሆኖ ሎሚውም አልመጣም፣ refund ም አልተደረገም።
ሎሚውም አልመጣም፣ return ም አልተደረገም ነበር።
okay፣ ግን እሺ፣ ቆይቷል የተወሰነ ጊዜ።
እሺ፣ እ ችግር ብቻ ሌላው ነገር ጥሩ ነው። ጥሩ ነው።
ቆንጆ ነው።
አዎ እናመሰግናለን።
እሺ፣ wallet ንስ እየተጠቀሙ ነው? ስለ አይ ዋሌት አልተጠቀምኩ ብዙ ኢንፎርም- አይዲያ የለኝም ስለሱ።
እሺ እ wallet ማለት ከ- ከዚህ በፊት የሚ- የሚጠቀሙበት ሰዎችም አሉ።
okay እ እንትን ነው sys- system ነው። አዳዲስ ይህን- ሰዎች add ባደረጋችሁ ቁጥር ባስደረጋችሁ ቁጥር wallet ኣችሁ ላይ የሚደመር እ, እንትን አለ gift አለ።
አሀ ከዛ እዛ ላይ በ- ሲጠራቀምላችሁ በዛ ብር እ, order ማድረግ ትችላላችሁ ማለት ነው
okay በሚሰጣችሁ ጊፍት ኦኬ አዳዲስ ሰው add ባደረጋችሁ ቁጥር gift ኡ እየጨመረ ስለሚሄድ okay
በዛ order ማድረግ ትችላላችሁ።
እሺ እሺ አመሰግናለሁ።
እሺ መልካም ቀን።
እሺ ሰላም እሺ።